አዎ አለኝ እንደዛ እንግዲህ እየደወልኩላቸው ነው። hello ወይ ጤና ይስጥልኝ ድሬ መሶብ ነው።
ነው
BeU Delivery ነበር የምደውለው እሺ እሺ በ order number 84 48 30 ሴፍ ካገልግል ስድስት ታዛችሁ ነበር አይደለም?
አ አ አ
አልደረሰም ብሎኝ ነበር driver አችን።
አይ ደርሷል ደርሷል እየወጣ እሺ እሺ እሺ